ሄሎ ጤና ችፕ ሄሎ
ሄሎ ሄሎ ሰላም ናችሁ?
ሄሎ ሰላም አቤት እግዚአብሔር ሰላም ነው። እንዴት ናችሁ?
ይስ- ች- አይሰማም።
ች- ሰላም ችብችብ ነው አይደል?
አብረ- ችፕ ችፕ ነው።
እ፣ ልናዝ ፈልገን ነው። አንዴ እስኪ ጠብቁ።
ኦኬ እሺ።
ሄሎ
ሄሎ ሄሎ አቤት እ፣ ሽንኩርት አላችሁ ሽንኩርት አላችሁ እንዴ?
አዎ ሄሎ።
በ application ኑን አውርዶታል ችፕ ችፕን ቆይ ዋጋውን እንወቅና አነቡ ላይ ተደራጅተን ከብዙ ሰዎች ጋር አንድ ላይ እንድታመጡልን ብለን ነው። ዋጋውን እንወቅና application ኑን እንልካለን።
አውርዶታል።
እ፣
application ኑን ካወረዱ ዝም order ማድረግ የሚችሉት በ application ኑ ያለ ያለው ይንገር።
ያለ ያለውን ንገረኝ በቃ። ሄሎ ያለው ልንገሩት።
አዎ ሽንኩርት አለ እ፣ ሽንኩርት አለ። አዎ፣ ሶስት አይነት ሽንኩርት ነው ያለው።
አንደኛው ስንት ነው?
እ፣ አንደኛው አርባ ሶስት ብር ነው።
እሺ እሺ ቲማቲምስ ቲማቲም
ቲማቲም አለ።
አርባ ዘጠኝ
አርባ አርባ ዘጠኝ ዘጠኝ ሺ ብር ነው አቡካ- አንደኛው። አንደኛው እሺ፣ አቡካ- ሁለተኛው አርባ ዘጠኝ ብር።
አይ አርባ ዘጠኝ ሺ ቆንጆ ነው። አቮካዶስ
አቮካዶ አለ። ቆይ እሺ check ላድርግሎት።
አ
እሺ እሱን check ላድርግሎት። አቮካዶ አርባ አምስት ብር ነው።
አ ኪሎ
አ፣ ኪሎ ሀያ ስምንት ብር ይቅርታ፣ ለ በ group ሲሆን ሀያ ስምንት ብር ነው።
ሀያ ስምንት እሺ እም፣ ቃሪያ
እሺ።
ሀያ ስምንት ብር አቮካዶ ቃሪያ ስልሳ ሰባት ብር
ኪሎ ስልሳ ሰባት ብር እሺ ሎሚ ግማ አንድ ኪሎ ስንት ነው?
ትንሽ ለማውጣት ስለሚያስቸግረን ይቅርታ። application ኑ ነው፣ እሺ፣ አይጠቅም።
እሺ።
ስልሳ አምስት ብር ነው።
ችግር የለውም ችግር የለውም አዎ።
ስልሳ አምስት ብር ነው ሎሚ።
ስልሳ አምስት ብር እሺ ድ- እ፣ እንትን ጥቅል ጎመን
እሺ ጥቅል ጎመን አይጠብቁኝ። ጥቅል ጎመን አስራ ሁለት ብር እሺ አስራ ሁለት ብር ሌላ ምንድን ነበር? ድንች
ድንች ሁለት አይነት ነው ያለው። አንደኛው አስራ ዘጠኝ ብር ነው። አንደኛው ደግሞ ቆይ ይሉት እሺ አ- በቃ ሁለተኛ- ሰው ባለ አስራ ዘጠኝ ባለ አስራ ዘጠኛው አንደኛ ይሁን okay አሁን በ application ኑ ነው ማዘዝ የሚችሉት። አሁን እ፣ እሺ ቆይ እናዘዋለን እናዛለን። ይኸውልሽ አቮካዶ ሀያ ስምንት አልከኝ ኪሎ አ፣
በጣም ባንዴ ጨመረ እሱ። እሺ ይኸውልህ እሺ።
hello አቤት፣ ትእዛዙን ያዝልኝ። ይኸውልህ አሁን እኛ የት መሰለ እሺ፣ ቤተል ቤተል ነን። አንድ ላይ ተደራጅተን ነው እ እሺ፣ እ።
እዛ ትወስዱልናላችሁ። ያው ምን ምን እንደምንፈልግ ልንገርህ።
okay እኮ በእንትኑ ነው የሚያዙት። application ኑን አውርዶታል። ቺፕ ቺፕ እህ በሱ ነው order ያደረጉና እ እዛኛ ያሉበት ድረስ ነው የምናመጣው። በ application ኑ ነው ማዘዝ የሚችሉት።
ይሄ የሚጻፈውን ወይን ሁሉ ጽፎ ማዘዝ ማለት ነው። ብዙ ነን እኮ አው እዛ ላይ ነው ማዘዝ የሚችሉት። ምክንያቱም እዚህ በስልክ order መቀበል አንችልም እኛ።
እሺ በቃ application ኑን ያወርዱትና ቺፕ ቺፕን ይዘዙ።
ወይ ዝም ብለን ስም ዝርዝር ትተን አንድ ላይ የያዘውን ደምረን ብሩን እንላከው። እንደ ትእዛዙን ብቻ ሰጥተህ okay እንደዛ አይሆንም። ያው application ኑ ላይ ካልገባ order ስለማይወጣ ከዚህ እንደዛ ነው መሆን ያለበት። application ኑ ላይ ግዴታ ማዘዝ አለባችሁ። ቺፕ ቺፕ ዝም አፕሊኬሽን ብለን የላችሁ?
እስቲ ቆይ ልሞክር ልጆች ጋር እንግዳው እሺ እሺ፣ እሱን ያወርዱትና ይሞክሩት። እሺ እሺ አባቸው እሺ መልካም ታች